hello
አቤት ሰላም ጤና ይስጥልን ቤት ቤት
እንትን ነበረ የሆነ ቲኬት አንድ ቀልቶብኛል፣ ግን ጨዋታ አያሳይም። ቦነስ ለማግኘት ጨዋታ አላሳየኝ አለ።
አሰር ኮዷን ትነግረኛለህ?
አስራ ሶስት
አስራ ሶስት ሰባ አራት
ሰባ አራት ሰማንያ አምስት አርባ ስድስት ሰማንያ አምስት አርባ ስድስት አዎ ሌላው አልበራ ብሎ ነው።
እሺ check ላድርግልህ። እሺ መስመር እሺ እሺ እሺ ሶስት ጨዋታ ወድቆብሃል። እሺ ታርሟል አሁን።
እሺ እሺ እሺ መልካም እሺ
እሺ አመሰግናለሁ።
እሺ እኛም እናመሰግናለን።